hello
hello ሰላም ጤና ይስጥልን።
አብሮ ይስጥልን። ብር እየተወሰደብኝ ስለሆነ ነው።
የቴሌ win ደንበኛ ከሆኑ በየቀኑ ትኬት ስለሚሰጡት ነው።
ማቋረጥ አልችልም።
ይችላሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥርን ይጫኑ።
ስንት
ኮከብ ዘጠኝ ሰማንያ አምስት
ኮከብ ዘጠና አምስት
ኮከብ ዘጠኝ ሰማንያ አምስት
እሺ